ጤና ይስጥልኝ የቴሌብር መረጃ ማዕከል ያባኩትን ምን ልርዳዎት?
መረጃ መጠየቅ ፈልጌ ነበረ በእንትን ማለት ነው እሺ።
የሳውዲ plane ticket
ሳውዲ መሄድ ፈልገው ነው?
አ፣ ነበረ
እሺ ለመቼ ነው የፈለጉት?
ለሀ አምስት ማለት ነው እሺ ሳ- ሳውዲ የት ከተማ ነው መሄድ የፈለጉት?
ጅዳ
ጅዳ። እሺ እሺ ለመቼ ነበር ያሉኝ? ይቅርታ
ለ- በፈረንጆቹ ለስንት ነው የሚሆነው? ለጳጉሜ አራት ስንት ነው የሚሆነው? ከስንት ቀን በኋላ